Hello, is Lulu? አቤት ሄሎ፣ ከቢው ነበር በኦርደር ነበር መቶ በኦርደር ነበር መቶ አንድ ሰማንያ ስድስት ሀያ መቶ አንድ? መቶ አንድ? መቶ አንድ?
ስምንት ሰማን- ሀያ ስምንት እሺ ነው ሰማንያ ስድስት ሀያ ስምንት እሺ ምን ነበር
ኦርደሩ አንድ ፒዛ ቶኒክ በርገር
እ እ
pizza sampler እና atomic burger ነበር ታዘዛችሁት። ምን ያህል ይቆያል ከዚህ በኋላ?
pizza sampler እና atomic burger እሺ
እሺ፣ ያሉ ምን ያህል order ኦች አሉ ትንሽ ሊቆይ ይመስለኛል ሌላም order ኦች ሌሎች order ኦች
ሰዓት ሄደ?
ምናል ምናልሽ አሰማም ድምፅሽ በጣም ሩቅ ነው ደካ ሰ- ሰዓት እስቲ ቆይሽ ሰዓት እንጠይቅ ስለሄደ ከአንድ ሊሆን ነው። ሌላ አባት ሰማው
ሄሎ ሄሎ ያው ከአንድ ሄሎ።
ሊሆን ነው- ከአንድ እ፣ ሊሆን ነው ያልኩት።
በሀያ ደቂቃ ውስጥ በሀያ ደቂቃ ውስጥ ይደርስልሻል
አይ አይ ካንስል ይሁን በቃ።
እ፣ እ፣ እ።
እሺ በሌላ አይ- ነው በቃ።
ም- እንኪ። ሄሎ ሄሎ ሄሎ አይ፣ ወየ።
ሰዓት ሄዷል። ሀያ ሀያ ደቂቃ ብዙ ነው በኋላ ሰዓት ሄዱ። ስለዚህ ከአንድ ሊሆን እሺ።
ምን ቃል ሊሆን
አዎ ምን ነበር ያልሽው
በኦርደር ነምበር መቶ አንድ ሰማንያ ስድስት ሀያ ስምንት አቶሚክ በርገር እና ፒዛ ሳምፕለር
አቶሚክ እና አቶሚክ አቶሚክ ያው እየወጣ ነው አዲስ አቶሚክ ነው ሀያ ደቂቃ ነው። ወረድ ቢዩን እ?
ለልድር ካንትሪ
ማሽ-